hello hello አቤት ሰላም ጤና ይስጥልን አለማየሁ አና አለማየሁ ከዊፕላስ ድርጅት ነበር ምደውልልኝ እኛን መተግበሪያ አውርደህ ነበር አ አ እሺ ለአሽከርካሪነት ነው ወይስ ለተጠቃሚነት ለተጠቃሚነት እሺ አንተ አሁን ያወረድከው አሽከርካሪዎችና ሌሎች አገልግሎት ሰጪዎች የሚመዘገቡበት ላይ ነው እና- ከጉግል ከጉግል ፕሌይ አዎ እሱ ለአሽከርካሪዎች ነው ዊፕላስ solution provider ይላል አንተ ተጠቃሚ ከሆንክ ዊፕላስ solution user የሚለውን ታወርድና የምንሰጣቸውን አገልግሎቶች ከሶስት መቶ ሀምሳ በላይ game ኦች አሉ እንዲሁም አሸናፊ የሚያደርግን referral code እዛ ላይ ታገኛለህ ማለት ነው
user የሚጀምረው ዊፕላስ solution user እዛ ላይ ተመዝግበህ አሸናፊ የሚያደርግን referral code ማግኘት ትችላለህ እሺ አመሰግናለሁ መልካም ቀን ይሁንልህ